ሄሎ ሄሎ ጤና ይስጥልኝ።
አብሮ ስትል ከዋት ኤክስፕሬስ ነው የምደውለውን እያወራን ነበረ ቴሌግራም ላይ።
እሺ
እሺ እና የላኩልኝ link አለ አይደለ?
አ ሁለ- ሁለት ሺህ ብዛት ነው ያዘዙኝ።
አ ሁለት ሺውም ማለት ነው አሁን በመረጡት ተመ- ስድስት ፍሬ ያላት አለች አይደል?
እ በእሱ ነው ሁለት ሺው ስድስት አይነት color የሚመጣው ማለት ነው። ስድስት አይነት color ነው የሚሆነው። በእሱ እሺ።
ልጣው ወይስ ሌላ የተለያዩ አማራጮች ያለባቸውን link ፈልገው ይልኩልኛል?
color ኡ እኮ እናንተ እኮ ያገኛችሁ website እኮ አላገኘውም። ያ ነው ችግሩ።
አዎ፣ አይ እኛ customer በላከን link መሰረት ነው ሂሳብ ሰርተን የምናሳውቀው። ለዛ ነው እና አሁን እዚህ ላይ ያለው ደግሞ ስድስት ስድስት አይነት color ያለው ነው። እሱም በሁለት ሺህ ብዛት የምንሰራው ማለት ነው።
እሺ ይኸውልሽ እንዲህ አድርግ። አሁን ይኸውልህ ለስራው መጀመሪያ ማለት ነው ማድረግ ያለብን sample ማምጣት ትችላለች መጀመሪያ።
አዎ አንዱ አንድ ፍሬ ማምጣት እንችላለን፣ ስድስት ያላት ማለት ነው።
በቃ በቃ እንደዛ ይቻላል።
እሱን ስር አንድ ብቻ ልስራ ማለት ነው።
አ እሺ
እሺ